ሄሎ ጤና ይስጥልኝ ጉዳይ አልሞት ይባላል የምንለው ሀሬን የማቤት እንትን አንድ ዛፍ ነገር ትንሽዬ ዛፍ አለ ግቢ ውስጥ አንድ ዛፍ ረዘም ያለብኝ እና እሱን ማስቆረጥ ፈልጌ ነበር። ከዛፍ ይገኛል ይህን ይሰራ
እሺ እርግጠኛ አይደለሁኝም እና ማን በል ሰሞኑን አሰገደች አሰገደች ማ
ብዙ ነህ
እሺ የት አካባቢ ነው
መስቀል ፍላወር አካባቢ እሺ ሌና መልሽ ልደውልለው እሺ እኔ እመቤት እሺ እሺ እሺ አዎ።